ሌላ Hello ጤና ይስጥልኝ።
አቤት ሰላም ነው።
ሰላም ከ ChipChip ነበር የምደውልልዎት።
እሺ እሺ order አድርገው ያልመጣ item ነበሩት?
እ ዛሬ order አድርገው አዎ ያልመጣ እቃ ነበሩት?
አዎ ትናንትና
የቀረ የለም ዛሬ?
ዛሬ መድረሱን አላወኩኝም። ሌላ ቦታ ነኝ፣ ግን ትናንትና ቀርቶ ነበር ሽንኩርት።
ሽንኩርት grade C ነው አዎ፣ አይ የ- የትናንትናው B ነበር።
B ነው።
አዎ፣ የዛሬው C ነበረ፣ ደርሶኛል።
እሺ grade B በአራት order ያደረጉት ነው አጠቃላይ አዎ መቶ ስምንት ኪሎ ነው።
አዎ፣ መቶ ስምንት እሺ የት ነበር location ኑ? ነገ ልንልክሎት ነበር እ፣ ሮባ ጋር
ሮባ እዚሁ ገርጂ።
ገርጂ ሮባ።
እሺ እሺ ይቅርታ በጣም ነገ ችግር የለም፣ እንልክሎታለን።
ምንም ችግር የለም። እሺ፣ በጠዋት እሺ፣ ከቻላችሁ እሺ።
ቢደርስ ደስ ይለኛል።
ችግር የለውም። እሺ እሺ መልካም ምሽት።